ሄሎ ጤና ይስጥልኝ።
ሄሎ ሄሎ እደውላለሁ ብለህ ቀረህ እኮ በዛው።
የሳሪሱ ነው ወይስ የ- የዛሬ አዲስ ሰፈር አዎ ስልክ አላነሳም ብሎኝ ነው። በጣም ይቅርታ።
እኮ ወጥቷል፣ ግን እቃውን ይዞ አዎ እቃው picked up እንደሆነ ነው ከ warehouse የሚያሳየኝ እና እየደወልኩለት እቃው ከ warehouse picked up እንደሆነ ነው የሚያሳየኝ።
እንደወጣ ነው የሚያሳየህ።
አዎ accept የተደረገም ያልተደረገም አለ order።
አዎ አዎ እኮ ሰዓት እኮ ደውዬላት እሺ at least የተደረገውን ይላከው አልኩኝ። ግማሹን ነው አዎ እንትን ያለው ይወጣል አለችኝ ጠዋት።
picked up ነው የሚለው። location ኡም ቆይ አንድ check ላድርግሎት።
እም። ግን እንደዚህ ሲሆን እናንተ ማሳወቅ ነው ያለባችሁ። ሰውን እኮ አዎ፣ ልክ ነው።
ከፕሮግራም ውጭ ነው እያደረጋችሁ ያላችሁት።
አዎ ይኸው ይሄ location ኡም ሳሪስ አዲስ ሰፈር ነው የሚለው።
እኮ እዛ ሄዷል አሁን እሱ ያለው እዛ አዎ ነው።
አዎ driver ኡ ስልክ አልሰራም ብሎኝ ነው እየደወልኩለት ነው። ልስጦት ይሞክሩለታል።
እሺ ያዥ እስኪ የት ስልክ ስልኩ ንገረኝ። እሺ ሄሎ ሄሎ